ይለኛል ክብር ያለበት መኖር ደስ ይለኛል መኖር ደስ ይለኛል መኖር ደስ ይለኛል ጊዜ ሳይወስነኝ ቦታ ሳይወስነኝ አንተም ብቻ እያሰብኩ መኖር ነው ያሰኛል ጊዜ ሳይወስነኝ ቦታ ሳይወስነኝ አንተን ብቻ እያሰብኩ መኖር ነው ያሰኛል ሌላማ ሌላማ ያምረኝ አንተን ብቻ ማሰብ ነው ዝም ብሎ ደስ የሚለኝ ሌላማ ሌላማ ያምረኝ አንተን ብቻ ማሰብ ነው ዝም ብሎ ደስ የሚለኝ የቤትህ ካህን ያንተ ባለሟል ምንም ሳልከፍል ደስ ያሰኘኛል። ምን አለ ታዲያ ከዚህ በላይ ፊትህን ማየት ያለ ከልካይ አንተ ያለህበት መኖር ደስ ይለኛል መኖር ደስ ይለኛል መኖር ደስ ይለኛል ክብር ያለበት መኖር ደስ ይለኛል መኖር ደስ ይለኛል መኖር ደስ ይለኛል ጊዜ ሳይወስነኝ ቦታ ሳይወስነኝ አንተም ብቻ እያሰብኩ መኖር ነው ያሰኘኝ ጊዜ ሳይወስነኝ ቦታ ሳይወስነኝ አንተን ብቻ እያሰብኩ መኖር ነው ያሰኘኝ ከጸጋ በታች ከምሕረት ክፉ እንዳይነካኝ ስኖር በቤት ያስገርመኛል። ይህን ሳስበው ሁሌ ያስብለኛል። ፍቅር መልካም ነው። የህይወት ምንጭ የህይወት ውሃ የህይወት ምንጭ የህይወት ውሃን የህይወት ምንጭ የህይወት ውሃ የህይወት ምንጭ የህይወት ውሃን የህይወት ምንጭ የህይወት ውሃ የህይወት ምንጭ የህይወት ውሃ የህይወት ምንጭ ህይወቷ የህይወት ምንጭ